Hello. Hello.
Hello አቤት ምን ልታዘዝ?
እ ሽልማቱ እንዴት ነው? message የሚገባልኝ
እሺ የቴሌቪዥን ትኬት coin ከገባሉት የጥያቄና የእድል ጨዋታ በትኬት የጥያቄና መልስ በ coin ነው የሚጠቀሙት
Okay። በ coin ማለት በሳንቲም በብር ማለት ነው።
አይደለም። coin ማለት መመለሻ ነው። ጥያቄና መልስ መመለሻ ነው።
አየ
ስለዚህ ጥያ- ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው
አ፣
ሰባት ቁጥር ተጭነው አማርኛ አድርጉ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ በአይ እንግዲህ ቋንቋው ነው እኮ በቋንቋው እንግሊዝኛ ሆነብኝ። አማርኛ ነበር መጀመሪያ።
አማርኛ አድርጉት አለ ሰባት ቁጥር ተጭነው አማርኛ አድርጉት።
እሺ እሺ እሺ